હેલો હેલો હેલો હા ભાઈ
سلام نو જય રમેશભાઈ
شوب نو بستريت شوب હા હા હા લા કોઈ આગળ ثواني سكوندة أشياء كني
ሄሎ
هلا ወይማ
የት
እህ?
cashier ስም ማን ያልሽኝ?
ወይንዬ ወይንዬ የት shop ነው?
ጃን ተከል
ያንሳ እ? የት ነው?
ጃን ተከል ጃን ተከል ዋርካ
አንዴ እሺ።
ወይዬ ሰላም ነው እንዴት ነሽ?
አለሁልሽ የዮሐንስ ጎንደር ነው አይደለ?
አዎ ያ Golden Race ነው ወይስ ያ Kiron ነው?
እህ? እህ?
Golden Race ነው ወይ ወርቃማውን ነው የምታጫውቹን ወይስ ቀዩን Keno ነው? ምንድን ነው የስፖርቱ የምታጫውቱት?
ማለት ነው የስፖርት ነው?
የስፖርቱ። አዎ እሺ የስፖርት አሁን ምንድን ነው መጣ።
የሚሉት?
አሁን መጣ ተመለሰ ሰርቷል?
አዎ አሁን ተመለሰ አመሰግናለሁ